አገኘ ಕೊಡ್ತೀರಾ ಬಾಕ್ಸ್ ಲೆಟ್
ሰላም አደርሽ በእንትን ነበረ ከሁሉ ስፖርት ላወጣ ብዬ እሺ ለማስገባት ቴሌብር ተጠቀምኩኝ። ዊዝድሮው ለማድረግ ግን እምቢ አለኝ። የለውም እንትኑ ነው።
ስልኮትን አሁን በደወሉበት ነው የሚገኙት እርስዎ?
አዎ እሺ አማ- ሌላ አማራጮችን ልንጠቀም ስለሆነ እንደ ብራንች ፔመንት እንደውልሎታለን መልሰን የገንዘብ መጠኑንና ስልኮትን እንቀበሉታለን መልሰን ደውለን።
branch payment ማለት branch ባለበት መሄድ አለብኝ በአካል።
አይ አይደለም፣ እሺ እዚሁ ከኛው ከዚህ ሆነውን ስለምንልክሎት technical እሺ።
ችግር ስላጋጠመና በትዕግስት ይጠብቁን፣ መልሰን እንደውሎታለን። በዚህ ስልክ ይገኛሉ አይደል እርስዎ?
አዎ አዎ እሺ እንደውሎታለን።
እሺ እሺ አታ አታ ሀብቴ